ሄሎ ጤና ይስጥልን ችብችብ
ነው ሰራችሁ። ሄሎ ሄሎ
በባለፈው እንትለት አዘን ነበረ ሽንኩርትና እንትን አራዳ ፍርድ ቤት ስ አካባቢ ነሽ ነበር ወዳር ያደረጉት ከትላንት ወዲያ ማክሰኞ ዕለት ነው።
ትናንት ደውለው ነበረ እ?
ትናንት ብለው አሳውቀው ነበረ
ትላንት የሆነ ሹፌሩ ጋር ነው መሰል ደውዬ የት እንደ- ማን የትኛው እንደታከላችሁ ጠው- ደውሉ ብሎ ይህን ስልክ እነሱ ነው ሲሰጠኝ።
Okay እሺ አንዴ እሺ መስመር ላይ ጠብቁኝ እሺ
ትናንት ከቢሮ ደውሎልዎት ማታ ላይ ከዚህ አልተደውም።
ምን ነበር የቀረው አይተም የቀረ አይደለም አልመጣም፣ ጭራሽ አልመጣልንም።
ብሎ አልመጣም በስልክ አይደለ በየኔ
አዎ፣ በጽጌረዳ
በጽጌሬዳ ነው ሮማን ጽጌረዳ በዛ ውስጥ አዎ፣ ይሄን ይችላል
እ፣ ሽንኩርት ነው ሽንኩርት አዎ።
Okay እሺ ለነገ ላስተላልፍሎት አይ ኧረ ለዛሬ ግማ ዝግ ነው አንገባም። ዛሬ እስከ ማታ ድረስ እንጠብቃለን። ለዛሬ ነው የምንፈልገው። ዝግ ስለሆነ ቢገባ የለም ሰው። እንደምንም ተቸገሩልን ለዛሬ ብናች።
እስቲ ዛሬ ወጣ ላይ እሺ check ላድርግሎት አንዴ ጠብቁኝ እሺ እናት እሺ
በጽ አይደለ create ያ- የተደረገው በጽጌረዳና ሮማን አዎ።
ሶስት ሶስት group ነው ለነገሩ።
አ፣ የጽጌ ወጥቷል እሺ የሮማን ስልሳ ኪሎ ነው አይደለ አዎ ጸጋ እሺ የሮማን- የሮማን እሺ የሮማን ስልክ ይንገሩኝ እ የሮማን ስል የሮማንን ስልክ ይንገሩኝ አላወቁትም። ደግሞ እሷ ስራ ሄዳለች። አላወቁም አላውቀውም በቃ ላይ
እሺ በቃ ሲደርሱ ያው driver ኦች ይደውላል እሺ እሺ እናት እሺ እሺ እሺ እናመሰግናለን አመሰግናለሁ። ሰላም መልካም ቀን።
መልካም ቀን እሺ ይውላል